ሄሎ
ሄሎ ሄሎ
ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቴሌ
እ ማታ ላይ የሆነ ሁለት ብር ነበርና እዚህ መስመር ላይ ተቆርጦብኝ ነበር። በምን ምክንያት እንደሆነ ደንበኛ ሲሆኑ ትኬት ስለሚገባለት ነው። በሚገባለት ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለመጫወት የሚል አለ ሶስት ቁጥር ላይ ለመጫወት የሚል አለ እድሉን ይሞክሩና ጥያቄ እናመልሳለን። መርጠው ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እኔ እንደዛ ሳይሆን ለማቋረጥ ነበር የፈለኩ።
ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ይጫወቱ።
ትናንትና አቋርጬ ነበር እንደዛና ተቋርጧል ብሎ የሆነ text message ገብቶልኝ ነበርና
እሺ ከዛ በ- ከዛ በኋላ ማታ ላይ ደግሞ የተረፈውን ብር እንደዚህ ቆርጦኛል ብቻው
አዎ እኮ አሁን እንዳልኩት ያድርጉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ
ባቸውን በእኛ ቴሌፎን ጥሪ እያስተላለፈ